አንቺንዬ አንቺን ያለ ማን ሰው ነገርኛ አንቺዬ አንቺ ወላዋይ ነሽ ወይ ኑሮ ወይ ኑሮ ወይ ኑሮ ወይ ኑሮ ተይዣለሁ በዚያች ልጅ ስንት አልገባሽ ይሆናል እንዲህ ላስረዳሽ፣ አልገባሽ ይሆናል እንዲህ ላስረዳሽ። እንደ ራስ አድርጌ እኔ እንደወደድሽ እንደ ራስ አድርጌ እኔ እንደወደድሽ አንቺዬ አንቺን ያለኝ ማን ሰው ነገርና አንቺዬ አንቺን ያለኝ ማን ሰው ነገርና
አንተዬ አንተን ያለ ማንም ሰው ነገረኛ ሆድዬ እኔ ላንተ ብዬ መተፍንቴ ትዝታ ክፉ ነው ውጊያኔ ለመደ ትዝታ ክፉ ነው ውጊያኔ ለመደ በናፍቆት ካስሯት ነበር ይዞትሄድ በናፍቆት ካስሮ ልቤን ይዞትሄድ እናንተዬ አንተ ላይ ነግረት ነወይ ኮደዬ እኔ ላንተ ብዬ መተኩንትዬ
አንቺዬ አንቺን ያለ ማን ሰው ነገርኛ አንቺዬ አንቺን ያለ ማን ሰው ነገርኛ አልችልም ለመኖር እንግዲህ አልፌ አልችልም ለመኖር እንግዲህ አልፌ በጥርሷ ፈገግታ ስቅስቅ ተለክፌ በጥርሷ ፈገግታ ስቅስቅ ተለክፌ እባካችሁ ሰዎች አትፍረዱብን፣ እባካችሁ ሰዎች አትፍረዱብን። እሷን ወድጄ ነው እንደዚህ መሆን፣ እሷን ወድጄ ነው እንደዚህ መሆን። አንቺዬ አንቺ ወላዋይ መቅረትሽ ነው ወይ? አንቺዬ አንቺ ወላዋይ መሄድሽ ነው ወይ?
ስወድህ ወዳዳኝ እመኔ ላትትኸል ስወድህ ውደደኝ ምን ይለጥጥሃል እንደኔው ሰውንቲት ማማመረ ከውዳከ እንደኔው ሰውንቲ ማመለ ኮልዶከ ወደ ከኔ ወዲያ አንተ እኔ አለማለሁ ወደ ከኔ ወዲያ አንተ እኔ አለህ ማነው በፍቅር የገባን ሰው ነገረኛ ነው በፍቅር የገባ ሰው ነገረኛ ነው አንተዬ እኔን አንተ ብዬ መታፍንቴ ፋትዬ አንተ ሊያሪ ማነው ስነግረኛ ነው
አንቺዬ አንቺን ያልማነው ሰው ነገረኛ አንቺዬ አንቺን ያ